ናስለኝ ትናንትና ውሎ አድርጌ ብር ሁለት ሰውን ግን ገባልኝ ወደ ቴሌ አካውንት አልቆ ወደ ብር ስንት ብር?
ስድስት
ስድስት እሺ፣ ስሞት ንገረኝ።
ስልጥሮ
አይ ስሞን ንገረኝ።
ክንዳ ካሳይ ክንደይ ክንደያ ሳይ
ክንዴ ክንዴዮ አዎ ከያ ካይ አሳይ ካህ ካሳይ
አሳይ
ካሳይ አዎ የትግሪ ስም ስለሆነ
እሺ፣ ቁጥሮች ንገረኝ።
ለዘጠኝ አስራት
እሺ፣ ይሄን ነው አስርሳ ራሴ ነው አስራ አምስት አንድ አስራ አምስት
እሺ፣ አሁን በምሮ ስልክ ቁጥር ቴሌግራም ስክሪንሾት ላይ ይልኩል።
ምን ከቁጥርን የቆረጠው ክስፖርት የተራጠው ስድስት ሺህ ብር አለ።
ውዝድሮ እኮ ውዝ ያደረጉት አዎ ቃ ሰዋል ምን ላምሱን ነው አዎ ስድስት ሺህ ብር ውዝድሮ ያደረጉትን እሱን ስክሪንሾት አንስቶ ቴሌግራም ላይ ይልኛል።
ነው እንዴት ስንሻት ይሆናል?
ቅጣ ይቆራል።
እንዴት ስክነት ይሆናል? ኦልሬዲ ደምስኮ ቀንሳል።
ይገባናል ስክሪንሾት አለ አላለ ስድስት ሺህ ብሩ ወደ ሌበር ሊያስገቡ የሞከሩት ስድስት ሺህ ብር ሰጡ የሚሰጡ ስድስት ሺህ ብር አለ እሱን ስክሪን አንስተው ይልኩልኝ።
ያልገብ ነገር አሁን ውዝድረው ስታደርግ ባላንስ ያነሳልን ኦልሬዲ እንትን ያደርጋል አሁን